ጤና ይስጥልን Best Bet
ለመክፈት ፈልጌ ነበር መሰለኝ።
ምን ለማድረግ
ለመክፈት game ምናምን okay፣ register ለማድረግ ነው የፈለግከው?
ነበረ እንዲህ አለኝ። ስንት ቀን
okay፣ እሺ እንትን አድርገሃል። Best Bet website ላይ ገብተሃል አይደለ?
ገብቻለሁ። አሁን እዛው ላይ እንዴት okay፣ ከዛ ስልክህን ስታስገባ ዘጠኝ ብለን የጀመርከው እ?
ስልክ ቁጥርህን ስታስገባ ዘጠኝ ብለን የጀመርከው ዘጠኝ ብለህ ሀያ ዘጠኝ አዎ ዘጠኝ ብዬ ነው የጀመርኩት።
አዎ፣ ዘጠኝ ብለህ ትጀምርና password ስታስገባ ደግሞ የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን capital letter ሁለተኛውን small letter አድርገው ከዛ እ፣ ከዛ በኋላ አምስት ቁጥሮችና አንድ symbol ወይ ኮከብ ወይ መሰላል ጨምረህበት register ማድረግ ትችላለህ። እሺ
እሺ፣ እንደዛ ሞክሬያለሁ።
እሺ፣ እሺ አለ።